ጤና ይስጥልኝ። ቴክኒክ ለመጨማቱ ሮኮት ምን
አሁን ያወራውን እኮ ከታይላንድ ባንኮክ ወደዚህ አውርቼ ነበር። ከታይላንድ ከባንኮክ ወደ መልስ አውርቼ ነበር።
እሺ እሺ ስልክህ ራስህ ላይ መጣ።
እሺ እሺ፣ ምን አሉኝ?
እንትን ቱዌይ የሆነ መመለስ ከነ መመለሻው
አዎ።
እሺ፣ መመለሻውን መች እዚህ ምን ያህል ጊዜ ይቆያሉ ብለን እና- እናስብና በዛ ላይ ይሉት
ምን አልከኝ?
እዚህ ምን ያህል ጊዜ ይቆያሉ?
እዚህ አ- አንድ አስር ቀን አንድ አስር ቀን። እሺ እሺ እ የደርሶ መልስ ሀገር አመግሮት አዎ።
በናይሮቢ አዎ።
በ Kenyan Airways ሲሆን ከባንኮክ አዲስ አበባ ከአዲስ አበባ ባንኮክ ደርሶ መልስ ይሆናል። አንድ stop ናይሮቢ ላይ ይኖራል። እ transit time አንድ ሰዓት ከአስራ አምስት ደቂቃ ሲሆን ዋጋው አራት መቶ ሰባ ሰባት ሺህ ሰባት መቶ አስር ብር ነው።
okay፣ የሁለት ሰው ነው ወይ አንድ ሰው?
እም፣ የሁለት ምናምን።
ታዋቂዎች አዎ፣ የሁለት የሁለት ሰው
እሺ፣ አራት መቶ
አራት መቶ አራት መቶ ሰባ ዘጠኝ ሺህ ሰባት መቶ አስር
እሺ፣ አራት መቶ ሰባት እሺ፣ እሺ፣ እሺ አመሰግናለሁ።
እሺ፣ እኛም ስለ ደወሉ እናመሰግናለን። መልካም ቀን።